не защищ. አይ እኛ ላንቺ ጋር እኔ ላንቺ ጋር ሰጠ እኔ እሷን የታውቃታለሁ እስከ ዛሬ የማይሰራ ስራ ሰጥተንም አናውቅም። ማታነሳ አውቀው ውይ ሄሎ አለምዬ እንዴት ነሽ? እንትን ጠዋት ውሃ ማቅረቢያ ወስደሽ አላመጣሽልንም።
እዛ ትንቢያ ማሽኑ ላይ ነው ያለች።
አጣሁትኝ እኮ ያልፈለኩበት ቦታ የለም።
ማሽኑ ላይ ማሽኑ ላይ ላይ ተድራክ ብዬ
እሺ
እሺ